ጤና ይስጥልኝ የኢትዮ ጥሪ ማዕከል እሺ አሁን ደግሞ የነበርና ደርሳ ምስጋናው ማለት ነው። ከአዲስ አበባ ጎንደር አ- አሁን ያዝኩላችሁ
እና ሶስት ሺ ነበር ብለን ነበር፣ ግን አራት ሰላሳ ነበር ነው የሚል
የስምንት ሰዓት ከአርባ እና የሰባት ሰዓት ተኩል ላይ ከሆነ እንደዛ ነው price ኡ።
አሁንማ እኮ ቆረጥን በቃ አራት ሺ ሰላሳ ነበር።
አ፣ የስም- የስምንት ሰዓት እና ሰባት ሰዓት ተኩል ላይ ከሆነ አራት እና ሰላሳ ሰባት የጠዋቱ ላይ የጠዋቱ ላይ ከሆነ ነበር የሚቀንሰው።
እና እሑድ ነው
አቤት ምን አሉኝ?
እሑድ ነው እሑድ ህዳር ዕለት ላይ ነው እሑድ ዕለት ነው የሚሆነው። ስድስት ሰዓት ላይ መነሻ check in ነው airport ላይ የምደርሱበት ሰዓት ይሆናል። መነሻ ሰባት ተኩል
እሺ
እሺ እሺ ማለት ነው።
thank you። እሺ ስለደወሉ አመሰግናለሁ።